ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎት?
እማዬ እንዴት ነሽ?
እግዚአብሔር ይመስገን።
deposit ስለው ማለት ነው እዛ ሁሉ ስፖርት ላይ ሁኜ ወደ ቴሌብር ብዬ deposit ስለው successful ይለኝ እና verification የሚገባ አለ አይደለ? password የሚጠይቀን የቴሌብርን ያ አይመጣልኝም። ምን ሲሆን ነው እንደዛ የሚለው?
withdraw አድርገው ነው
no deposit እያደረኩ ነው እንጂ
ከቴሌብር ግን ብሩ ገብቷል
ያ
ገብቷል ብሩ ከቴሌብር ወደ ሁሉ ሁሉ ስፖርት account አስገብተዋል ብሩን
እ፣ አሁን ላይ በ- አልሞከርኩትም፣ ግን አስገብቼ ሞክሬው ነበረ እምቢ ብሎኛል።
እሺ ያስገቡበትን text ከቴሌብር እ።
የተላከሉትን text screenshot አድርገው ቴሌግራም እ።
ላይ ላኩልን ስልክ ቁጥር ልስጦት ይያዙ
እሺ፣
ዜሮ ቤሩት ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ
በዚህ ነው screenshot ምልከው።
አዎ ይላኩልን በሱ መልካም ቀን ይሁንልዎት እ፣ ከቴሌብር አ፣ no no አልተግባባል መሰለኝ። ከቴሌብሩም እኮ አይቆርጠውም፣ ገንዘቡን አይቆርጠውም። normally ከሁሉ ስፖርት ሳዘዘው ወደ ቴሌብር ሂዶ እንዲቆርጠልኝ successful እና አይሄድም
ወደ ቴሌብር አይሄድም ነው አይሄድም። አዎ እስቲ refresh አድርገው ይሞክሩት ስልኮትን login log out አድርገው ይሞክሩት ደጋግመው ከመሞከሩ በፊት account ዎን login log out አድርገው ይሞክሩ እሺ መልካም ቀን እሺ።